There are still in between demoralining vacuum the doll and strong. ሄሎ ሄሎ፣ ሰላም አደርሽ፣ እንዴት ነው?
አለን እግዚአብሔር ይመስገን።
ጄሪ እናገኛለሁ።
እ፣ ጄሪ ኦፍ ናት ዛሬ የለችም።
እሺ ትላንት አንድ ሪፖርት ሂሳብ ስንሰራ አንተን ብለን ነበር እና እሺ ቴሌግራም ላይም ጽፌ ነበረ።
ማን ልበል? ከየት መምጣት?
ዳዊት ነኝ ዳዊት ነኝ ከጅማ ነው የምደውለው።
እሺ እሺ። ምን ሆኖብህ ነው ዳዊት?
ምን አልሽኝ?
ምን ሆኖብህ ነው?
እ፣ balance ኡና balance ኡና ሎርማን balance ኡና እጇ ላይ ያለው ብር አንድ አይደለም ማለት ሎርማን የለም እጇ ላይ ብሩ የለም okay እና እኛ ደግሞ ምን ፈለግን መሰለሽ እሺ እሱ cashier ብቻ እኛ ተጫውታን የሚል ግምት ስላለን እሱ cashier ብቻ ሲጠራበት የነበረውን ሂሳብ ማወቅ ፈልገን ነበር።
ይቅርታ፣ እንዴ ዳዊት ምን አልከኝ?
ሲጠራበት የነበረውን ብር መጠን ማወቅ ስለምንፈልግ okay እሺ። የት shop ነው?
እ፣ እሺ፣ እንትን ኩሎበር እ፣ ኤርሚያስ ኩሎበር ሁለት
ኤርሚያስ ኤጂአር ነው አይደለ?
አ፣
ኤርሚያስ ኩሎበር ሁለት ሁለት አዎ ካሸሩ የካሸሩ የትኛው ካሸሩ two ነው?
cashier two okay ቤት ነው። የመቼ ነው ማወቅ የፈለከው? የትላንትና ነው?
የትላንትናው ነው ትላንትና ሲጠራበት የነበረውን ፋይ እንትን ብቻ ነው የፈለግኩት አንድ ላይ አጠቃላይ እሺ እልክልሃለሁ ቴሌግራም ላይ እሺ እሺ